biblioteca. ሄለው ሄሎ ሰላም ነው አለን ምን ነበር?
እ፣ የሆነ ስኬት አንድ ጠልቶ ሌላውን አላበላልኝ አለ።
እሺ ንገረኝ። እሺ ከሸር ኮዱን ይዘህ ከሆነ አ- አ- አስራ ሶስት
እሺ
ዘጠና ዘጠኝ
ንገረኝ። አስራ ሶስት ዘጠና ዘጠኝ ስምንት ስምንት
አ፣ ከዛ ሀያ ሰባት እሺ
ሁለት ስድስት ስድስት
ትክክል ነህ። እንትኑ ንገረኝ እስኪ አስራ ሶስት ዘጠና ዘጠኝ
አ፣ አስራ ሰማንያ ሁለት ሁለት አ፣ ሰባ ስድስት አንዴ ከመጀመሪያው ንገረኝ። ትክክል አይደለህም።
እሺ እሺ አስራ ሶስት አስራ ሶስት እሺ
ዘጠና ዘጠኝ እሺ
እ፣ ከ- ዘጠና ዘጠኝ ሰማንያ ሁለት ሰማንያ ሁለት
ሀያ ሰባት ሀያ ሰባት
ስምንት
ምኑን ነው እየነገርከኝ ያለው? cashier code ነው ይሄ cashier code ነው የሚለው አ፣
ረዥም እንደዚህ እኮ ረዥም አይደለም። እንትን አንድ ኧረ ቁጥር ነው ምናምን- ያው እንደገና ጣትሽ ልንገርሽ አስራ ሶስት በይ እሺ ዘጠና ዘጠኝ እሺ
ሰማንያ ሁለት እሺ ሰባ ስምንት ታዲያ ሀያ ሰባት ስምንት እኮ ነው ያልከኝ።
አዎ፣ ሳ- እንትኑ ጠፍቶ ነበር። ለዛ ነው ትኬት ስካን አድርጌው ነው።
አ- አሁን አብርቶልሃል። ግን አንድ ጨዋታ እስቲ ቆይ ምን ነው ነው እንደ እንያው እስቲ አንድ ጨዋታ ፈርዟ እሱ ተፈርዟ መሰለኝ።
እስቲ